Hello?
Hello.
አቤት ጤና አቤት ይስጥልኝ። አቤት ጤና ይስጥልኝ። ምን ልርዳው?
ያስለን እግዚአብሔር ይመስገን። ቴሌቪዥን
በዚህ አገልግሎት ተመዝግቤ ኑሬ በዚህ ለመረጃ ደውል ምናምን ይላል text ደርሶኝ ብላ ነው የደወለው።
እሺ፣ ቴሌቪዥን game ነው። ኮከብ ዘጠኝ ሰማንያ አምስት መሰላል አድርጎ ሲደውሉ መረጃ ይመጣልዎታል። እ፣ ሰባት ቁጥር ተጭነው አማርኛ ያርጉ። ሶስት ቁጥር ላይ ለመጫወት የሚል አለ- ይመጣል። ጥያቄና መልስና እድሉን ይሞክሩ የሚል
እ፣ መጀመሪያ ስንት ነው?
ኮከብ ዘጠኝ ሰማንያ አምስት
ኮከብ ዘጠኝ ማን ያለ መሰላል አድርገው ይደውላሉ።
አመሰግናለን።
እሺ፣ መልካም ጊዜ።